hello አቤት
ጌሎ ሂሳብ ነግረሽና አምቡላንሱ ዝም ብሎ አይደለም መጣ መጀመሪያ እ፣ አምቡላንስ ኦክስጅን ኦክስጅን ያለው ነው ወይስ normal አምቡላንስ ነው የሚፈልጉት?
ኧረ normal ነች። አስራ አምስት ቀን ሆኗታል እኮ
እሺ እ፣ contrast አለው ብለውኛል።
አዎ contrast ይልና ከዛ በቅንፍ ውስጥ brain CT ይላል።
ሰባት ሺ ስድስት መቶ ብር
በቃ ሲላናግርና መልሴ እንደውልሽ የሚመጣ የሚመጣም እኮ ነው።
እሺ፣ እሺ።
እሺ።